አድርጊልኝ ብላኝ ነው። አሁን አሁን ነው የወጣች።
ሄሎ ሄሎ አቤት።
ሰላም እማ ከችፕ ነበር ደውሎት እሺ እ፣ ይቅርታ ቀን ላይ complain አቅርበው ነበረ አቮካዶ አልመጣልኝም ብለው።
አዎ አዎ።
እሺ የት ነበር location የሞሉት?
እ፣ ያው ለነገ ነው አይደለ?
አዎ ለነገ ነው።
እዚህ እንትን ጋር ቸርቸር ጋር ፊቴ ትምሴት ጎን ፊቴዮ ማለት ነው። ፊቴዮ አዎ። አዎ።
እሺ ሀያ አምስት ኪሎ ነው አጠቃላይ የ group ኡ።
አይ አይደለም፣ ሀያ አምስት አዝዤ ሀያ ነው የመጣው፣ አምስት ነው የሚቀረው።
Okay አምስቱ ነው የቀረው።
አዎ፣ miss ተደርጎ ነው አምስቱ።
አምስቱ miss ተደርጎ ሀያውን ወስጃለሁ።
እሺ እሺ ነገ ይመጣል።
እሺ።
እሺ እሺ መልካም ምሽት።
እሺ፣ ለሁላችሁ